ጤና ይስጥልን ቤስት ቤት ረዴት ነኝ የምንለርደው ፍሬ ስሜት ዋልችልኝ ሰላም ነው
አለልሽ ብሩክ ነኝ ኤፍኤም ስልክ አረካ እ ብሩክ አረካ አዎ ብሩክ አረካ ነኝ ኤፍኤም ስልክ ሆን
እ
ብሩክ አረካ ነኝ እና አረካ ቴሌ ስድስት የሚለው አረካ ቴሌ አስራ አንድ አለ አይደል አዎ
አረካ ቴሌ አስራ አንድ
ድምጽ ይቆራረጣል ይቅርታ
አረካ ቴሌ አምስት አስራ አንድ የሚለው ሾፒንግ አለ እና እሺ
እንዲዘግልኝ እፈልጋለሁ ብር እያስቸገረኝ ነው እየሰጠኝ አይደለም
እ እሺ አንዴ ጠፋ አሁኑኑ ዝግልኝ ሁለት ኤፍሬም ሳምንት ሶዶ ስር ነው
ኤፍሬም ስወርዶ አረካ አረካ ቴሌ አስራ አንድ አሁኑ አረካ ቴሌ አስራ አንድ አዎ ዝግልኝ እያስቸገረኝ እያስገባል እደውላለሁ ከዛ እ
ብር ካስገባ ያው እደውልልሻለሁ።
ዘግቼዋለሁ በቃ ብር ካስገባ እደውልልሻለሁ የሁለት ሳምንት አለበት ካስገባ እደውልልሻለሁ እሺ